Hello ጤና ይስጥልን በስተቤት አቶ ይስጥልን ወደ ቴሌ ብር ሀያ አንድ ሺህ ብር transfer አድርጌ approval እንትን አላላፈልኝ
approval ፈልጋ ነው።
ለማስተላለፍ ፈልጌ ነበር።
እሺ እኮ ምንድን ነው የሆነ አዝዤው አልገባልኝም።
Okay እሺ እዛ አሁን ነው አዎ አንድ ከሰላሳ ደቂቃ በደወልክበት ቁጥር አይደለም እሺ ስልኩን ንገረኝ።
አስራ ስድስት
እሺ ዘጠኝ አስራ ስድስት ሰማንያ አምስት ሰማንያ አምስት ዜሮ ስድስት ዜሮ ስድስት ዜሮ ሶስት
ስንት ብር ነው?
ሀያ አንድ ሺህ ብር
ሄሎ ወይ ወይ ሰማ አፕሩቭድ አድርጌልሃለሁ። ትንሽ ጠብቆ ይገባልሃል። እሺ አመሰግናለሁ።